ያልፈለግሽው
ያ ሰላም ጤና ይስጥልኝ። እንዴት ናችሁ?
እሺ ሰላም ነው ማ እግዚአብሔር ይመስገን።
እ፣ እንትን ቀጠሮ እንድታስይዝልኝ ነበር የፈለኩት ለምን ነበር ጉዳዩ?
እሽ እሸቱን ለማግኘት ለምን ነበር ጉዳዩ? እሺ እንትን አይ የፕሮጀክት proposal ነበረን እና እሱን አሳይተነው ለማማከር ነበር proposal ነው proposal እ
ፕሮጀክት proposal ነው ያለው።
አ ፕሮጀክት proposal እየሰራ ነበር እና የፕሮጀክቱን ፕ- proposal layout ኡን አሳይተነው እሺ ከሱ እንትን እ፣ ትብብር ፈልገን ነበረ እንዲህ እንትን እንዲለን ማለት ነው ምን እንዳደረግላችሁ እሱን አዎ እንዲያማክረን ፈልገን ነበር
ለማማከር ነው ወይስ ስፖንሰር?
እ እ
ስፖንሰር ነው የፈለጋችሁት? ድርጅታችን ማማከር
hello ምን አልሽኝማ ማማከር ነው የፈለጋችሁት? ስፖንሰር
አይ ለማማከር ነው፣ ስፖንሰር አይደለም፣ ለማማከር ብቻ ነው። ፕሮጀክት layout ኡን አይቶ ይሆናል አይሆንም እና የሚለው እና አካሄዱን ብቻ ለ- ለማማከር ነው።
ስም ማን ልበል፣ ይቅርታ እ እ ስም ማን ልበል።
አንተነህ ካሳ
ስልክ ምስል ዜሮ ዘጠኝ ስልክ ቁጥር ስጠኝ። አንተ ነህ hello hello፣ ምን አልሽኝ?
ስልክ ቁጥር ስልክ 0900 ዜሮ ዜሮ 72
ሰባ ሁለት
81 04
ዜሮ ዘጠኝ ዜሮ ዜሮ ሰማንያ አንድ
አይ 0900 72 81 04